ጤና ይስጥል ዋሽንግተን የህክምና ማዕከል አዎ አዎ ጤና ይስጥልኝ እናት ሰላም አብሮ ይስጥልን አለን እንትን ኢሲጂ ዊዝ ሪሳልት
እ ኢሲጂ አለ እናንተ ጋር
አለ አሁን።
ኦኬ። እና እሺ ቸስት ሲቲ
ቸስት ዊዝ ሲቲ አለ አለ
እና ጥፋይንታ ምን አሉኝ ሄሎ ሄሎ ሄሎ